ሄሎ ሄሎ
ጤና ይስጥልኝ። ከቢጃ ኢትዮጵያ ሄሎ።
ነበር የምደውለው።
እ?
ከቢጃ ኢትዮጵያ ነበር የምደውለው።
እ?
አሁን ደውለውልኝ ነበረ።
አዎ አዎ ተቋርጦበት ነው አይደለ?
እ? ሄሎ መስመር ላይ ያሉት
ወይ
ይቅርታ፣ ድምፁ ይቆራረጣል።
እሺ እየሰማም እሺ፣ የት አካባቢ ነው የሚገኙት?
ዜሮ ስምንት ቃልቲ ዜሮ ስምንት ቃልቲ
ምን አሉኝ?
ቃልቲ ዜሮ ስምንት
ደንበኛችን ይቅርታ፣ ድምፆት በጣም ይቆራረጣል። ሰማታል?
ቃልቲ ዜሮ ስምንት ቃልቲ ቃሊቲ ዜሮ ስምንት አ ቤተ ሆቴል
እሺ፣ ምንድን ነበር የድራፍት ማሽኑ ችግሩ?
በግ ውሃ ያፈሳል ከ- ከስር ውሃ ያፈሳል
እ፣ ከታፑ ነው ከታፉ አይደል ኬት እንደሆነ እንጂ ከስር ነው የሚያፈ ምን አሉኝ?
ከስር ያፈሳል ከታፉ አይደለም እህ፣ ከስር ነው የሚያፈሰው።
አ
እሺ ደንበኛችን እ፣ ቅሬታውን መዝግቤ ወደሚመለከተው አካል አስተላልፍሎታለሁ። ሌላ ምረዶት ነገር አለ?
የለም አመሰግናለሁ እሺ፣ ለደወል እናመሰግናለን። አገልግሎት ያሉት ሀሳብና ሴት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ